ሄሎ ጤና ይስጥልኝ ሄሎ ጤና ይስጥልኝ። ሄሎ hello ጤና ይስጥልኝ ቺፕቺፕ አይሰማም?
ይሰማል ይሰማል እሺ ትናንትና በስህተት ማለት ነው አልሚ ቆሎ እናዛለን ብለን አልሚ ምን እናዛለን? ምጥን ሽሮ
እሺ ስልኮትን ይንገሩኝ
ዘጠኝ አስራ አንድ እሺ
ሀምሳ ሀምሳ ሰላሳ ሶስት ሀምሳ አንድ
አልሚ ምጥን ሽሮ ምጥን ሽሮ በስህተት ነው ቆሎ ነው የፈለግነው አራት ኪሎ አዘናል በሌላ በቃ እሺ fail ሲያደርግ refund ይደረግሎታል ሀይሚ እሺ እሺ thank you ሰላም ነው እሺ አሜን bye